ሄሎ ጤና ይስጥልን ቤት ቤት ሄሎ
ሄሎ ጤና ይስጥልን ቤት ቤት ዋሻው እንዴ ምንድን ነው የሚላላጡብን? አትቀይሯቸውም እንዴ?
ምን አልከኝ? ቅርታ ዋሻውን እንዴ ዋሻውን እንዴ ድራማ ዋሻውን እንዴ አባይ ቲቪ ላይ ማለት ነው።
ይቅርታ ቤስት ቤት ነው አባይ ቲቪ አይደለም።
ኢቤስ ቤት ነው። አይ አባይ ቲቪ ከሆነ አባይ ቲቪ ላይ ነው ያየሁት እናት እሺ ቤስት ቤት ነው አባይ ቲቪ አይደለም።
አባይ ቲቪ እሺ፣ ለዛ ነው ከታ እናት እሺ እሺ እሺ የእናንተ ፕሮግራም እንትን ስላለ ነው። እሺ እናት፣ በርታ እሺ።
በርታ። እሺ እሺ